Good morning, Capital Spa. Zufan speaking. How may I assist you, please?
ሰላም ነው። እንዴት ነሽ?
ሰላም፣ እንዴት ዋሉ?
አለን እግዚአብሔር ይመስገን። እ፣ እግዚአብሔር ይመስገን።
ለነገ book አድርጌ ነበረ ምን ነበር የኔ እመቤት?
ሞሮኮ bath እሺ፣
ስድስት ተኩል ላይ የሚላለ በማን ስም ነበር? check ላድርግልህ።
ሄርሜላ ሄርሜላ፣ አንዴ ጠብቁኝ፣ ይቅርታ።
እሺ።
አምስት ሰዓት አሁን ከሀያ ደቂቃ በኋላ እንደዚሁ ነው እ? ምን ሁለት ሰው አዎ፣ አለ አዎ፣ ስድስት ተኩል ላይ በሄርሜላ ስም።
አለ በቃ አዎ፣ confirm ለማድረግ ፈልጌ ነው።
እሺ የኔ እመቤት፣ ተይዟል።
እሺ እሺ፣ thank እሺ፣ እናመሰግናለን።